ሄሎ ሰላም ጤና ይስጥልኝ ሚስት ቤት
ይስጥልኝ ሰላም ነው
ቀን
ይባሉ ባላል ባህበረ ወንጀል ኤጀንት ነኝ።
ሄሎ
አቤት አቤት ተሰማ ሄሎ
ሄሎ አይማ ይቆራረጣል ወንድም
አይሰማም አሁን አሁን ይሰማል
እሺ ትላንት ባህር አርባ ምንጭ ነኝ እሺ ፕሮፋይል ባህሉ።
ነኝ በኤጀንት ነኝ።
እሺ ትላንት የኤልጎ እንትን ልካችሁልኝ ነበር ግን
የምን አሁን ኤልጎ ሾፕ ላይ ለቨርቹዋሉ ሾፕ ላይ?
ልካችሁ አዎ፣ የኤልጎ ሾፕ እንትን ከ- ልካችሁልኝ ነበር ዩዘርንም ፓስወርድ ምናምን እሺ
አሁን እሱን አስገብቼ ስከፍተው ክሬዴንሻል ኖት ኤኔብል ይረር ዲክዊት እያለክ ይለኛል።
ነው እሺ ኖት ምን ያለክ ኤብል- እንደሆነ ስክሪንሾት አድርገውና እም፣ እ፣ አይቼ AnyDesk መልሰህ ላክልኝ
በእንግሊዝ ምን አልሽኝ?
AnyDesk መልሰህ ላክልኝ መጀመሪያ ግን ፎቶ አንስተህ ምን እያለክ እንደሆነ ላክልኝ እሺ እሺ እንትን HTTP የሚለው መሰለኝ ስህተቱ አላወቅኩም።
እ? እ?
እሺ ላክልኝ። ኤ HTTP ብሎ የሚጀምረው አለ አይደል?
እ፣ እ።
እሱ ሌላ link ኳ- link ኳ ልክ ላሆን ትችላለች ነው የምትለኝ አዎ ሌላን ነው። ባለፈው ሌላ shop አለኝ እሱ ነው ቀጥታ የተጠቀምኩ። እንዴት የእሱ ልዩነት ያመጣ ይሆን?
እ፣ ሁለቱም እንጂአር ነው shop ኦች
አዎ
አይ እንደዛ ከሆነ ምንም ችግር የለውም ግን እስቲ ላክልኝ እሺ ለማንኛውም እሺ እሺ።
እሺ